Taylor?
Üstüne.
Salam.
Kamu sweet noş.
Salam. Ne?
እዛው ሱቅ ላይ ነው አይደል እንትን የተደረገው ዲፖዚት እ?
ዲፖዚት የተደረገው እዛው ሱቁ ላይ ነው አይደል በቦቸር
አዎ፣ እዛ ነው።
ኦኬ አዎ እኛ ማየት አንችልም እሱን የስልክ ቁጥሩን አያመጣውም እዚህ ላይ እና እሱን ላይ ልሽ ነበር ምንም
ስልክ ቁጥሩን ነው የፈለግሽው ሰውየው
አዎ። እና እኔ አላስገባውም። ኤክስፖርት ካሰራ ትናንት ሰራች እና እኔ ረስተው ነው ሳየው ሂሳቡን እንትን ብሎ ነው።
እሺ ዞሮ ዞሮ አሁን ትናንትና እ፣ የገቢ የተደረገው total ኡ
እም፣ ሀያ ዘጠኝ ሺህ
አዎ፣ ዘጠኝ ሺህ ገቢ የተደረገው ማለት ነው አ።
ወጪ የተደረገው ደግሞ ሀያ ሺህ ሰባት መቶ ሰማንያ
ሀያ ሺህ ሰባት መቶ ሰማንያ አዎ
ስለዚህ አስራ ሁለት ሺህ ብር አልተጠጭም። ስድስት ስድስት ሺህ ብር ሁለት ይጨምሯል ብላኝ ገብቷል። ሁለት ሺህ ስድስት ሺህ ብር
አይደል አንድ ስድስት ሺህ
ሁለት ሺህ ስድስት ሺህ ሆነ እኮ ሀያ ሺህ ሰባት መቶ እንደዛ ነው ሰማንያ ነው።
የምትላለችው። አይ እዚህ ላይ የሚያሳየው አሁን እንትኑ ስንት ብር ነው የመጣላችሁ? የቀኑ እሷ የሰራችው የትናንቱ
እኛ ስምንት ሺህ ሰባት መቶ ሰማንያ ነው የመጣልን።
እኮ እንደዛ አካባቢ ነው የመጣው እኮ አሁን ለምሳሌ ከሀያ ዘጠኝ ሺህ ላይ ሀያ ሺህ ሰባት መቶ ሰማንያ ስትቀንሺ ስምንት ሺህ አይደለም እንደዚህ አይደለም የሚመጣው።
ሀያ ዘጠኝ ሺህ negative ነው የምንለው።
እ እ
እንደዚህ አይመጣም።
እዚህ ጋር የሚያሳየው እንደዛ ነው።
negative ነው የምንለው። negative ነው የምንለው። እኛ አሁን ሀያ ሺህ እኮ ሀያ ሺህ ሀያ ዘጠኝ ሺህ ማለት ነው። እኛ ዘጠኝ ሺህ voucher ያደረግነው ነው።
ሀያ ሀያ ሺህ ሺህ እኮ ደግሞ deposit የተደረገ balance ነው።
የገባው ነው።
ለምሳሌ ሀያ ሺህ balance de- የገባው
አዎ አይ እኔ አሁን እየነገርኩሽ ያለው ትናንት የተሰራ ያልሽኝን ነው።
እኮ ትናንትና አጠቃላይ deposit የተደረገው አጠቃላይ deposit የተደረገው ሶስት ሺህ deposit ተደርጓል አይደለ? ወደ cashier ኡ
አዎ፣ ስድስት ሺህ deposit ተደርጓል። ሀያ ሺህ deposit ተደርጓል። አጠቃላይ ስንት ይሆናል? ሀያ ዘጠኝ ሺህ ይሆናል አይደል?
ሀያ ዘጠኝ ሺህ ሰው ሀያ ዘጠኝ ሺህ ነው።
አዎ፣ ይሄ deposit ነው የምነግርሽ እና balance የሆነላችሁ ማለት ነው። ከዛ ደግሞ out የተደረገው ደግሞ ብር አለ አይደለ? withdraw ያደረገችው ማለት አለ።
ነው።
አዎ፣ እሱ ደግሞ ስንት ስንት ይመጣል ሲደመር ስድስት ሺህ ሁለት ጊዜ ተደርጓል። ሀያ ሺህ ሰባት መቶ ሰማንያ ተደርጓል ማለት ነው።
ሀያ ሺህ ሰባት መቶ ሰማንያ እኛ ጋር የለም። ግን ስድስት ሺህ ሁለት ስደምረው ነው ሀያ ሺህ ሰባት መቶ ሰማንያ ነው የመጣው።
ሁለቴ ተደ እኮ ወጪ ነው ወጪማ ሁለቴ ስድስት ሺህ ተደርጓል። አዎ
ወጪ አይደለም እንጂ እ፣ out ኡ ይሄ ou- የ out ኡ out ኡ፣ ሁለት አዎ።
ተደርጓል አዎ አዎ አዎ እሱማ አዎ እኮ እኔ እኮ እሱን ነው ይልኝ ስለው እ፣ ስድስት ሺህ ሁለት አንዴ ነው ያለው ያልከኝ እኮ እሱን ነው።
ገቢ balance እንደሆነ ስላልሽኝ ነው። እሺ እ፣ out ኡማ ሁለት ተደርጓል። አዎ ስድስት ሺህ ሁለት ጊዜ አድርጓል።
ሁለት ተደርጎ ሁለቱም ገብቷል።
ሁለቱም ገብቷል። አዎ
pending ላይ ምናምን አይደለም።
አይ pending ላይ አይደለም ገቢ ነው። check ላድርግላት እሱን
አዎ
ተሳስታ ከፍለው ነው
እ?
ተሳስታ ከፍለው ነው
አዎ ከፍላ አይደለም እኮ እንትን ነው withdraw ነው ያደረገው። እና ሌላ ጊዜ እንደዚህ አምስት ሺህ ምናምን ይገባና ስንደውል pending ላይ ነው እንደዚህ ትሉናል።
okay ወጪ እናደርገዋለን።
እሺ እሺ እሱ እንደዛ ከሆነ ግን ሊልሽ እሺ ሊልሽ ችግር የለም። እኔ እሱ ስላልመሰለኝ ነው። እሺ የገባ ነበር ሳይልሽ ነው። ሁለቱንም ሊልሽ እና
እ፣
እንትን ላይ ካለ እንትን እናድርገዋለን።
pending ላይ ከሆነ አዎ። እሺ አንደኛው balanced ነው።
አንደኛው ገብቷል ስድስት ሺህ ብር አንደኛ
አዎ ሁለቱም ገብቶለታል። balanced ነው።
ሁለቱም ተልኳል ማለት ገብቷል።
ሁለቱም ገብቷል። አዎ።
እንዴ
ሁለቱም ተልኮለታል። ልጁን ማግኘት አትችሉም?
እ?
ልጁ
እ፣
ልጁን ማግኘት አትችሉም? hello
እኔ እንጃ እኔ እሷ ነች የሰራችው እና አላደረኩም ነው እኮ እያለች ያለች እሷ።
አላደረኩም
ስድስት ሺህ እኔን አላ- ስድስት መቶ እንኳን ያደረኩለት የለም ተሳስቼ እንዳልኩት አለች
አይ ሁለቴ ልካለታለች። ስድስት እኮ አለ አንድ ሰው ነው ሁለቱንም
check ማድረግ እዚህ ላይ ስልኩን ካሳየኝ እኔ የለሽ ቆይ maybe የ- የ- የሱቅ ላይ ሲሆን የ cashier ኡን እንትን ነው የሚያሳየን እንጂ ቤት እንደተላከ
የት እንደተላከ ያሳይ አ፣ የልጁን አዎ ስልክ ቁጥሩ ማየት አንችልም። ግን ዞሮ ዞሮ ሁለቴ ስድስት ሺህ ስድስት ሺህ ልካለች።
እም፣ አንድ ስልክ ላይ ነው የገባው
እሱን ማየት አንችልም። እሱን የካሸሩን ነው ማየት እንችለው ማን እንደላከ
እሺ